Hello ሀገር ውስጥ ሄዳለሁ ብላኝ ነበር።
ከየት ወዴት ነበረ?
እ?
ከየት ወዴት ነበር?
አ፣ ኮምቦልቻ ነው።
እሺ
እ፣ ለዛሬ ያገኛለሁ።
ለዛሬ የለም።
ለዛሬ የለም።
አዎ የዛሬ በረራ ሙሉ ነው። በነገ ሌሉ
ለነገ ጠ- ስንት ሰዓት አገኛለሁ?
እያየሁሎት ነው አለ።
እ?
እያየሁሎት ነው።
እሺ።
የነገ ጠዋት እ, አራት ሰዓት ከአርባ አለ።
አዎ።
ዘጠኝ ሰዓት እና አስር ሰዓት ከአምስት አለ።
ስለዚህ አራት ሰዓት ቀርበው እ፣ አራት ትኬት ሰዓት እንዴት ነው?
ቀርበው?
ማ- ማ- የአራት ሰዓት ካርጎ አምስት ሺ ሰባት መቶ ሀምሳ ሁለት ብር ነው።
ያ፣ የዘጠኝ ይ- ሰዓቱ ይቀንሳል።
ስንት ሰዓት- ስንት ይሆናል?
የዘጠኝ ሰዓቱ አራት ሺ ሰማንያ አንድ ብር ነው።
እሺ፣ እሺ፣ እሺ።
የዘጠኝ ሰዓቱን ሊያዝሉት